hello፣ አሁን ተቋርጦ ነበር ስልክ እያወራሁ። okay እና ያው አስራ ሁለት ተኩል ነው እንትን የሚሉ barista ግን ወንድ ቢሆን እመርጣለሁ።
እሺ
ያው አስተናጋጅ ደግሞ ሴት ቢሆን
እሺ ምን አለ መሰሎት እ አሁን እርሱ በጠየቁት የስራ ዘርፍ እኛ ጋር የባለሙያ እጥረት አለብን። chef ና barista ማለት ነው።
እህ chef ና barista እ አስተናጋጅ በፈረቃ ከሆነ ይገኛል። ግን chef ና barista እ ብዙም ጊዜ አይገኝም። እኛ በጣም የሚቸገርበት የስራ ዘርፍ ነው
እህ
እና ያሉትን ባለሙያዎች check እንዳደርግለት የሚፈልጉ ከሆነ ለእያንዳንዱ ባለሙያ አሁን ለጠየቁት ለእያንዳንዱ ባለሙያ ሶስት መቶ ሶስት መቶ ብር ያስገባሉ ማለት ነው።
okay እሺ።
ክፍያ ያው ባለሙያዎችን ምናልባት ከመላክ ነው።
እንዲሁ እንደ መረጃ እንድነግራችሁ እ ሰኞ ነው ቢዝነሱ ለመጀመር እየተጓዝኩ ያለሁት እና በዚህ ቀናት አግባብ ውስጥ የምታቀርቡልኝ ከሆነ ጥሩ ነው።
መች እስከ ሰኞ አዎ አዲስ ቤት ስለሆነ የከፈኩት ገና እ ያው ሰኞ ነው የምጀምረው። ስለዚህ በዚህ ቀናት ልዩነት ውስጥ ብታቀርቡልኝ
አዎ እኮ ያው እንዳልኩት ነው። ውስን ባለሙያዎች ናቸው ያሉን። ይሄን ስራ ለመስራት ፈቃደኛም ሊሆን ይችላሉ፣ ላይሆንም ይችላሉ። ባለሙያዎቹን አውጥተን እነሱን ልናቅ የምንችለው እና እንዳልኩት ከዛ በፊት ባለሙያዎችን እኛ
እህ። ሄሎ ኔትወርካቸው እየተመታ